hello ሰላም ጤና ይስጥልን ቤት ቤት ሰላም ነው።
አለ ምን ነበር
እ፣ ከእንትን ብዬሽ ነበር አሁን ቪዲዮ አድርጌ በቦልቻ
ምን አልከኝ?
በቦልቻ ቪዲዮ
withdraw አድርገህ
አ አ አ
በ voucher አ withdraw አድርጌ ነበረ እሺ
እና የ withdraw code የሚሰጥሽ አለ አይደለ?
አዎ ኮዱ እንትን ሳላደርገው አሳለፍኩት ሳላውቅ፣ ግን withdraw አድርጓል።
እ እ
ኮዱ እንትን አላለኝም።
እ፣ deposit የምትለው ጋር ሄደክ አስገባህበት insert voucher code የምትል አለች አይደል?
አ insert voucher code የምትል አለች አይደል?
አ
ያቺ የያዝካትን ኮድ እዛ ላይ ሄደህ ነው deposit የምታደርገው ወደ account ክ።
አ አ እም፣ እንደዛ ሳይሆን ኮዱ ራሱ ኮዱ ጠፋብኝ። አንድ እንትን voucher code ኡ?
አላደረኩትም። አዎ እሺ ስልክ ላይ account history የሚል አለ።
አዎ ገባው እሱ ከዛ voucher history የሚል ታገኛለህ እዛ ላይ።
አ voucher history አዎ እሺ አግኝቻለሁ። እንደዛም
እሺ ከዛ ቀንን አስ- ቀኑን አስገባው መቼ ነበረ?
ዛሬ እሺ በዛሬ አድርገውና ከዛ ያመጣልሃል voucher code ኡን
እሺ voucher code አመጣልህ።
start date እና end date ይላል።
አዎ ቀኑን በዛሬ አድርገውና ሁለቱንም እሺ
ከዛ search
እሺ ቆይ እሺ እሺ search አር-
እም፣ ከዛ መጣልህ።
search እያደረገ ነው።
እሺ insert voucher code ይለኛል እሱ። okay በቃ history ላይ መጥቶልኛል።
ሳይሆን voucher history ላይ መጥቶልኛል።
የምታደርገው።
አይ፣ በቃ እሺ መጣልኝ። thanks፣ እሺ።
አመሰግናለሁ።
እሺ ችግር የለም። መልካም ምሽት። ሰባ ምናምን ገብቶ ነበረ። ሰባ ምናምን ገብቶ